Hello ጤና ይስጥልህ።
አውራ ስለ Hello
ይሰማል ይሰማል። ሰላም ነው
Hello
ይሰማል አይሰማም? Hello hello Hello አይሰማም?
ይሰማል ይሰማል አይሰማም? እንዴ አዎ
ሰላም ከወደ ነው?
bike manufacturing ነበር የደወልኩልክ
እህ missed call አይቼ።
ሰማንያ ስምንት ሀምሳ ሶስት
ምን አልከኝ?
ሰማንያ ስምንት ሀምሳ ሶስት
Hello
አይሰማሽም?
አዎ ድምጽ ክርቋል ትንሽ።
ለእኔ ይሰማኛል በደንብ እኮ አዎ እሺ ምን ልጠርክ?
ሰማንያ ስምንት ሀምሳ ሶስት ላይ ደወልኩት ነው።
አዎ አዎ
ደህና ነሽ?
አለው እግዚአብሔር ይመስገን።
inbox ላይ እየጻፍን አትመልሱም አዎ እና እንደዛ ነው። ለምናችሁ ስንት ነው? ስድስት ሰው የሚጭነው ስንት ብር ነው? ዋጋው ማወቅ ፈልጌ ነው። እና እንትንስ የዋቢ ነክ
እ?
የት አካባቢ ነክ?
ደሴ
እሺ እዛው agent አለ እንዴ ደሴ እና ያለውን information ልንገርክ እና ወራ ከእነሱ ጋር ነው የምትነጋገረው።
እሺ information ያስረኩኝ።
እሺ አሁን እኛ ያለን የምናቀርበው ሶስት ሰው የሚጭን እና ስድስት ሰው የሚጭን ነው እና ስ- ሶስት ሰው የሚጭነው የሞተር ጉልበቱ ሁለት ሺ አምስት መቶ ዋት ነው። የስድስት ሰው ደግሞ አራት ሺ ዋት ነው እና እ፣ ቻርጅ የምታደርገው በቤት ውስጥ ቻርጅ ማድረግ ይቻላል። ከስድስት ሰዓት ከሰባት ሰዓት አድርገኸው ከሰማንያ እስከ መቶ ኪሎ ሜትር ድረስ ይጓዛል። Hello ይሰማል ይሰማል እየሰማኸኝ ነው? እሺ አዎ እየሰማሽ ነው።
አ፣ እሺ አሁን ባ- ለባትሪ ደግሞ ሶስት አመት እ፣ ዋስትና አለን። ለሌሎች መለዋወጫ ደግሞ አንድ አመት። ያው ባትሪው እንደ አሁን ለምሳሌ የቮልስዋገን ምናምን የኤሌክትሪክ መኪኖች አሉ የሚሰሩበት እንደሱ አይነት እ፣ ባትሪ ያለው በጣም ብዙ አመት ይቆያል። በዛ ላይ ደግሞ እንትን እንሰጣለን guarantee ለሶስት አመት እንሰጣለን። ሌላ ተጨማሪ እንትንም እ፣ ተጨምሮለታል። አሁን GPS system እ፣ ባትሪው ላይ ተገጥሞለታል። አሁን ምናልባት እ፣ ቢጠፋብን ምናምን ለእኛ ትደውልልናለህ፣ የት ቦታ እንዳለ ማወቅ እንችላለን። በዛ ላይ ደግሞ እንዳይንቀሳቀስ lock ማድረግ እንችላለን ማለት ነው። እ፣ እንደ ሌሎቹ ምን አይደለም። አሁን ሌሎቹ ይሞቃል ምናምን risk ም አላቸው።
አይደል አዎ፣ የመፈንዳት risk አለ። ይሄኛው ደግሞ የ temperature መገጣ እንትን መቆጣጠሪያ ተገጥሞለታል።
እህ።
እ፣ ጎማው ደግሞ አሁን እንደ ሌሎቹ አይነት ጎማ አይደለም። body ው ምናምን አይተዋል።
አ አዎ ጎማው ራሱ እንደ ሌሎች አይነት ጎማ አይደለም። ትንሽ ተለቅ ያለ ነው። ከቤት ጎማ ጋር የተቀራረበ ነው። እንትኑም ከፍ ያለ ነው።
አ፣ ቦ- ከምድር ያለው ከፍ ሳይሆን ከፍ ያለ ነው።
አዎ እና ሁል አሁን ሌሎቹ ባጃጆች አንድ suspension አይደል ያላት፣ ይሄ ደግሞ ሁለት suspension ነው። በማንኛውም ቦታ ላይ balance አድርጎ ይወጣል እና አይ- አሁን ያኛው አስራ ሁለት angle ወደ ላይ ከፍታ ይወጣል። አሁን ዳገቶች ምናምን አሉ አይደለ? አብዛኛው የሚያስቸግረው ዳገት ነው እና በደንብ ነው ዳገት የሚወጣው እህ።
ሁለቱም ማለት ነው። እና አሁን በቅርቡ ደግሞ እንትን ልንገጥም እያሰብን ነው። ይሄ fast charger አሁን ከስድስት ሰዓት እስከ ሰባት ሰዓት እ፣ እንዳያደርግ አሁን ከበተኩል ሰዓት ቻርጅ ለማድረግ fast charger ም እየገጠምን ነው በየክፍለ ሀገሩ
እህ።
እና አሁን እነሱ ጋር የእነሱ የደሴን ስልክ የደሴ agent ስልክ ሰጥና አ፣ ሄደክ እዛም showroom ም ይኖራቸዋል። በዛውም ታያለክ፣ የበለጠ መረጃም ይሰጠዋል።
Okay እ፣ spare part አላቸው?
አዎ spare part ሙሉ አለ።
እሺ ክፍለ ሀገር ምናምን እንደዚህ ገጠራማ ቦታ መስራት ይችላል።
አዎ እ፣ agent ኦች አሉን እና እዛ spare part ም አለ ማለት ነው።
እሺ በቃ እሺ
እ፣ በቴሌግራም ልላክልክ ስልክ ቁጥራቸው ላኪ እ፣ ትጠቀማለህ በዚህ ቴሌግራም።
በዚህ ሳይሆን አስራ ሶስት ሰላሳ ስድስት ዘጠና ስምንት አስር ብለሽ እሺ ንገረኝ።
አስራ ሶስት ሰላሳ ስድስት አስራ ሶስት ሰላሳ ስድስት ዘጠና ስምንት አስር ዘጠና ስምንት አስር አ እሺ እ፣ agent ስልክ ልክልሃለሁ። ታወራቸዋለህ እነሱ።
እሺ እሺ መልካም ቀን።
እሺ አመሰግናለሁ።